hello hello ጤና ይስጥልኝ።
ሰላም እንዴት ነህ?
እንትን co- confirm የሚደረግ withdraw ያረኩት ነበር። confirm አታረግልኝ?
እሺ ስንት ነበር?
አምስት አምስት ሁለት ዜሮ ዘጠኝ ሰላሳ ሰባት ሀያ ሰማንያ ስድስት ሰላሳ ሰባት ሀያ እሺ ሰማንያ እሺ ሀያ ስድስት
አሁን ነው
አሁና
እሺ፣ በቃ ገብቶልሃል ወንድሜ ገብቶልሃል okay ገባ። እሺ፣ አዎ፣ አመሰግናለሁ።
ችግር የለም እሺ መልካም እሺ፣ እሺ፣ እሺ፣ እሺ።